አንድ check እያደረኩልሽ ነው። የእኔማ ቤት አንድ ጊዜ መስዋዕት ላይ ጠብቂ። ምን እ እኮ በምን በቃ በ Ride ይዝ በቃ ችግር የለም። እንደበላ ነው አልበላም ገና ነው።
ጥሩ ችግር የለም።
ያን ነው የምትሄደው አንተ?
እዋዬ እሺ፣ አለ
ምንድነው?
እ እብደት በህብረት እ ቲያትር ሀ- ሀገር ፍቅር ነው እማዬ።
አይ ወደ አለም ሲኒማ አይኖርም።
አለም ሲኒማ ምናምን ይኖራል ወይ?
አለም ሲኒማ አዎ አንዴ ይል ወይ እ hello እማ ወይ ሌላ ጊዜ ስትፈልጊ 85 85 44 45 ያዥውና
ቆይ እሺ፣ አንዴ ንገረኝ። ሰማንያ አምስት 85 44 45
አርባ አራት አርባ አምስት እሺ አዎ ማሊያ አፋላጊ ቢሮ ነው ወይ ብለሽ በዛ ደውይላቸው።
እሺ እሺ እሺ ቀጥታ ትነግርሻለች እናቴ።
እሺ።
ወዬ
ዛሬ የለም ቲያትር አለ።
መቼ ነው ያለው?
ነገ ነው ያለው።
ነገ ስንት ሰዓት ላይ?
ነገ አስራ ሁለት ሰዓት ላይ ሚስቶችና ባሎች የሚል አለ።
በ- ነገ 12 ሰዓት ላይ ሚስቶችና ባሎች የሚል አለ።
አለም ሲኒማ አለም ሲኒማ ነገ 12 ሰዓት ላይ ሚስቶችና ባሎች እ፣ አንዴ ትደውልሻለች። እሺ አንሽላት። አሁን ዘጠና ዘጠኝ መጨረሻ ትደውልሻለች። ደውይላት። የእኔም ቤት እሺ እሺ፣ አመሰግናለሁ።
ስለ ደወሉ እናመሰግናለን። እሺ ቻው።